hello
hello እሺ፣ ጤና ይስጥልን። ሰላም ነው?
አብሮ ይስጥልን።
አለን። እሺ፣ ምን እንርዳው ደንበኛችን?
ትላንትና deposit አድርጌ ስምንት መቶ ብር እሺ፣ ከአዋሽ ባንክ አልገባልኝም እስካሁን እናንተንም አሳውቄ ነበረ። ከዛ በኋላ ደግሞ ከሱ በኋላ ደግሞ ሌላ deposit ያረኩ ደግሞ ገብቷል። ያኔ እሱም ቀርቶ ሁለት ሰዓት ቆይቶ ገባ። ይሄ ደግሞ ከሱ በፊት ነው። ትላንትና deposit ያረኩ እሱ አልገባልኝም።
እሺ፣ ሜሴጁን ልከውልናል።
አዎ በዛው በሲስተሙ ስር ልካለሁ።
በዚህ ቁጥር ነው አይደለ?
አዎ በዚህ ቁጥር ነው። ሀያ አራት ሰዓት ሊያልፍ እየሄደ ነው። brother ነው ያስገባ።
የነፍስ አድን ጥሪ ይህ በሚኒባ